ጤና ይስጥልኝ አሪፍ እዚህ ባኮ ምንደርዶ
ሰላምንም ወደ ዘመን
ምናምን ደንበኛቸው ሲስተም ነው። ሲስተም ስትሮም እየሰጠ አይደለም። ሌላ ቅርታ ደንበኛቸው አልሰማሁትም።
ወደ ዘመን ዲፖዚትም ዊዝድሮም እየሰራ አይደለም። ሲስተም ችግር ነው።
ዊዝድሮ ማድረግ አልቻሉም።
እ እ ዊዝድሮ ማድረግ ነው ያል- የተቸገሩ አዎ፣ ሁለቱም አይሰራም። deposit ም withdraw
እሺ፣ ደንበኛ- ደንበኛችን ከየት ወዴት ነው ግብይቱን ያደረጉት?
እ እ ግብይቱን ከየት ወዴት ነው ያደረጉት?
ከቴሌ ብር ወደ ዘመን
እሺ ደንበኛችን ሙሉ ስሞትን ይንገሩኝ
አ፣ ወንድ ፍራ መንግስቴ
ደንበኛችን ከቴሌ ብር ተቆርጧል ወይስ
no no ሳፖርትር ነው የሚለው። አልተቆረጠም፣ አይሰራም። ሲጀ ጭራሽ
እሺ እሺ ደንበኛችን አንድ መስመር ይጠብቁ እሺ ደንበኛችን መስመር ላይ አሉ
አለሁ አለሁ።
እሺ እሺ፣ እ፣ አረጋግጠን መልሰን እንደውልሎታለን
okay
እናመሰግናለን መልካም ቀን